Hello?
Hello.
ሄላ ዋል
ሄሎ
ኧረ ቤት አይሰማ
ይሰማል። ፔንዲንግ ይሆንኛል አንድ ሺ ብር።
እሺ አንዴ እሺ መስመር ላይ ጠብቀኝ
እሺ
ከ Best Bet ምን ልርዳው?
እ መልካ ነኝ። ከቤስት ቤት ምን ልርዳው?
ምን አልሽ?
ምን ነበር? ምን ልርዳው? hello